ጤና ይስጥልኝ።
አብሮ ይስጥልኝ።
ከድል ገበያ ነበር የምደውል።
እሺ።
አዛር ለመሆን ተመዝግቦ ነበር።
ና ተመዝግቤ ነበር።
የማግዝሽ የምረዳሽ ነገር አለ?
መረጃ ብትሰጪኝ ደስ ይለኛል፣ እንዴት እንደሆነ ስራው ምን- በቃ እሺ፣ ስለዚህ ቪዲዮ ልላክልሽ በዚህ ቁጥር።
አዎ ላኪልኝ።
እሺ፣ ያልገባሽ ምናምን ነገር ካለ በዚህ ቁጥር ደውይልኝ።
እሺ እደውላለሁ።
እሺ።
አመሰግናለሁ።
እሺ፣ እሺ፣ አመሰግናለሁ።